ግነዩ ለእግዚአብሔር እስመ ኄር ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ እስመ ለዓለም እስመ ለዓለም ምሕረቱ እስመ ለዓለም እስመ ለዓለም ምሕረቱ እስመ ለዓለም እስመ ለዓለም ምሕረቱ እስመ ለዓለም እናመስግንሽ የአምላክ እናት በዝማሬ እናመስግንሽ የአምላክ እናት በዝማሬ የዓለም ቤዛ ነውና የማኅፀንሽ ፍሬ የዓለም ቤዛ ነውና የማኅፀንሽ ፍሬ የዓለም ቤዛ ነውና የማኅፀንሽ ፍሬ የዓለም ቤዛ ነውና የማኅፀንሽ ፍሬ በድንግልና የወለድሽው ያንቺው ጽንስ በድንግልናሽ የወለድሽው ያንቺው ጽንስ ለድኩማኖች ብርታት ነው ለሕሙማን ፈውስ ለድኩማኖች ብርታት ነው ለሕሙማን ፈውስ ለድኩማኖች ብርታት ነው ለሕሙማን ፈውስ ለድኩማኖች ብርታት ነው ለሕሙማን ፈውስ ከሰማያት ሰማያት ወርዶ ካንቺ ተወልዶ ከሰማያት ሰማያት ወርዶ ካንቺ ተወልዶ መለኮት ወረደ ዮርዳኖስ እኛን ለመቀደስ መለኮት ወረደ ዮርዳኖስ እኛን ለመቀደስ መለኮት ወረደ ዮርዳኖስ እኛን ለመቀደስ መለኮት ወረደ ዮርዳኖስ እኛን ለመቀደስ በዮሐንስ እጅ ተጠመቀ ዕዳችን ፋቀ በዮሐንስ እጅ ተጠመቀ ዕዳችን ፋቀ በቸርነቱ አወቀን ከበደል አራቀን በቸርነቱ አወቀን ከበደል አራቀን በቸርነቱ አወቀን ከበደል አራቀን በቸርነቱ አወቀን ከበደል አራቀን እመቤታችን እናታችን ማርያም እመቤታችን እናታችን ማርያም የተማጸነሽ ይኖራል እስከ ዘላለም የተማጸነሽ ይኖራል እስከ ዘላለም የተማጸነሽ ይኖራል እስከ ዘላለም የተማጸነሽ ይኖራል እስከ ዘላለም ስምሽን የጠራ ዝክርሽን እንጥራ ዝክርሽንም ያዘክርም በመንግሥተ ሰማይ ይኖራል እንደ ተከበረ በመንግሥተ ሰማይ ይኖራል እንደ ተከበረ በመንግሥተ ሰማይ ይኖራል እንደ ተከበረ በመንግሥተ ሰማይ ይኖራል እንደ ተከበረ በመንግሥተ ሰማይ ይኖራል እንደ ተከበረ በመንግሥተ ሰማይ ይኖራል እንደ ተከበረ